ኮምፒውተር ምንድን ነው? ሄሎ
አቤት ጤና ይስጥልኝ።
አለ ምን ልርዳዎት?
ትኬት ፈልጌ ነበር።
ኮምፒውተሬት አዲስ አበባ በፍንገት ስልሳ በረራ ነው።
ከአዲስ አበባ ደሴ ኮምቦልቻ
አዎ፣ ደሴ ኮምቦልቻ።
ነው።
አዎ አዎ፣
ለመቼ?
ለዛሬ ከሰዓት ነው። ከሰዓት በረራ አለ።
ሌሎት
እስኪ ሁሌ
እሺ
እሺ እሺ፣ እየጠበኩ ነው።
እሺ እሺ ይቅርታ ቆየሁት መስመር ላይ። ለዛሬ ከአዲስ አበባ ወደ ደሴ ሙሉ ነው። ምንም አይነት flight የለም፣ ሞልቷል።
ምንም የለም ሞልቷል።
ምንም ሙሉ ነው። አዎ ነገ አለ።
ነገ ስንት ሰዓት?
አዎ ስንት ሰዓት ነገ?
ከጠዋቱ አንድ ሰዓት ጀምሮ አለ።
ለዛሬ ምን ቦታ ይገኛል?
ለዛሬ የለም፣ ሙሉ ነው።
በጣም ምን ደውሎ ነው
እሺ ይቻላል። መልካም ቀን